ሄሎ ሄሎ ይሰማል?
ጤናይስልኝ እዚህ ቪዲዮ ኢትዮጵያ ሄደን እንገባለን።
እንትን እንቁ ወደ ቢራ ይቀየርላችኋል ተብሎ ማለት ነው ተጠንሶብን ነበረ እና እስካሁን ድረስ አልተሰጠንም።
አሀ፣ በ- ባሉት እንቁ ቢራ ይሰጡት
ያለን እንቁ ማለት ነው ወደ ቢራ ይቀየርላችኋል ተብሎ ካለን ነጥብ ላይ ተቀንሶልን ነበር። ተቀንሰው እንትን ብለው ነበረ ቀንሰው ነበረ፣ ግን እስካሁን ድረስ ቢራውን አልሰጡንም።
እስካሁን አልሰጡትም።
አዎ ቪዲዮ አይዲውን ይነግሩኛል። ደንበኛችን በኩል እ ቪዲዮ አይዲ ያሉት በስልክ የተላከሉት
መጥተው እኛ ጋር ማለት ነው ይሄን ያህል ብለው ቀንሰው ነው የ- እንትን ያሉት፣ ግን እስካሁን ቢራው አልተሰጠንም።
አስገባ ስለገጠሙ ችግር ቪዲዮ አይዲ ያሉት በስልክ የተላከሉት በ SMS
በኤስኤምኤስ የተላከልኝ ነገር የለም፣ ቁጥር ምንም አልተላከሉትም። በኤስኤምኤስ
አልተላከልኝም። እንቁ ያው ስናወርድ ስናወርድ እንቁ ይላክልናል አዎ አዎ እና ተቀናሽ መጥቶ ማለት ነው እ፣ መስመርተኛው መጥቶ ተቀናሽ አድርጎ ማለት ነው በ- ወደ ሳጥን ተቀይሮ ሰ- ሲፈቀድ ከላይ ይመጣላችኋል ብሎ ማለት ነው። almost ወደ ሁለት ወር ምናምን አለፈ አልመጣልንም።
አዎ፣ ከተቀነሰ
አዎ
እ፣ ቅሬታውን እንዘግባለሁ። እንትን የ VGI ቁጥር የሉትም። የ VGI ID
አለኝ እ፣ አለ አርባ ሰባት መሰለኝ ዜሮ ዜሮ አርባ ሰባት ወይ ዜሮ ደግሞ ዜሮ ሆቴል አርባ ሰባት
ይህ ብቻ ነው። ዜሮ ዜሮ አርባ ሰባት ብቻ እንደዚያ ያው ወይ ደግሞ አይቼ አረጋግጬ ልደውልልሽ እ፣ ይሻላል። ደንበኛችን አሁን ሙሉን ባገኝ ሙሉ information ወይ ደግሞ በስልክ ቁጥር ማውጣት ከቻልሽ ስልክ ቁጥር ልስጥሽ።
ስልክ ቁጥር ያስመዘገቡት በዚህኛው ነው። አሁን አይደለም አይደለም በዚህ- እሺ፣ ዜሮ ዘጠኝ አስራ አንድ
እሺ፣
አስር
እሺ።
ሰላሳ አምስት ሰማንያ አምስት
ሞክሩለት ስልክ ቁጥር ስልክ ቁጥሩ አላገኘሁም። እ፣ ወይ የ TIN number አለው። TIN number እንዲነግሩት።
TIN number አምስት ዜሮ
እሺ
ሰባ